ሰላም ሰላም ጤና ይስጥልኝ። ቤት አብሮ ይስጥልን። እሺ ከአሻሪ ኮድ ልንገርሽ እናትዬ፣ ከአሻሪ ኮድ ልንገርሽ።
እሺ ንገረኝ፣ check ላድርግልኝ።
እሺ አስራ አራት ሰላሳ ሶስት አስራ አራት ሰላሳ ሶስት
አርባ አራት
አርባ አራት ስልሳ ዘጠኝ
ስልሳ ዘጠኝ
ስልሳ ዘጠኝ እሺ loss ነው። እሺ ሁሉም
ሁሉም ነው ሁሉም ነው።
አዎ እሺ እናትዬ፣ እሺ ሌላ ልንገርሽ አስራ አራት
አስራ አራት ሰላሳ ሶስት
ሰላሳ ሶስት አርባ ስድስት ስልሳ አንድ
አርባ ስድስት
አርባ ስድስት እ ሰማንያ አንድ
እሺ ይሄም አራት ጨዋታ ወድቆባል። እሺ እሺ እናትዬ፣ እሺ ሌላ ልንገርሽ አስራ አራት ሰላሳ ሁለት ሰልሰሎ ልንገርሽ አስራ አራት አንድ አምስት አራት አስራ ሁለት ሰላሳ ሁለት ሰባ አስራ አራት
ሰባ አስራ አራት አዎ
ይሄም እ፣ አምስት ጨዋታ ወድቆባል። እሺ እሺ እናትዬ፣ እሺ አስራ አራት
አስራ አራት
ሰላሳ ሁለት ሰላሳ ሁለት ስልሳ አንድ ሰባ አምስት ስልሳ አንድ ሰባ አምስት
አዎ
ይሄ ታርሞልሃል። አንድ ጨዋታ የዛሬ ነው የሚቀረው። አንድ ግን ወጥ ወድቆብሃል።
አንድ ወድቋል አይደል?
አዎ
እሺ ሌላ ልንገርሽ።
እሺ ንገር።
እሺ አስራ አራት ሰላሳ ሰላሳ
ስልሳ አራት ዜሮ ሁለት
ስልሳ አራት ዜሮ ሁለት አስራ አራት ሰላሳ ስልሳ አራት ዜሮ ሁለት ነው
አስራ አራት ሰላሳ እ፣ ስልሳ አራት ዜሮ ዜሮ ሶስት
እሺ ይሄም ወድቆብሃል።
እሺ እ፣ ሌላ ልንገርሽ። እሺ አስራ አራት አስር አስራ አራት አስር
እ፣ ሃምሳ ስድስት ሰማንያ ስ- ስልሳ ሰማንያ ሁለት
ሀምሳ ስድስት ሰማንያ ሁለት አ
እሺ አራት ጨዋታ ነው
እሺ አስራ አራት አስራ አንድ
እ እ፣ አስራ አራት አስራ አንድ እሺ
ሰላሳ አንድ ስልሳ ስድስት
አስራ አራት አስራ አንድ ሰላሳ አንድ ስልሳ ስድስት ነው ያልከኝ።
አ
እስቲ ደግመህ ንገር።
አ- አስራ አራት
እሺ አስራ አስር አራት አስር
እሺ ሰላሳ አንድ ስልሳ ስድስት
አ- ሃምሳ ስድስት ሰማንያ ሁለት